እንትን ከቴሌብር ላይ ብሬ ይወርድ ተቆርጦብኝ ነበረ ሁሉ ስፖርት ላይ ሳስገባ ብሩ ግን ከዛ ተቀናሽ ሆኗል። የለም ሁሉ ስፖርት ላይ እሺ ከቴሌ ከቴሌብር የላከለትን text ወይም ደግሞ ደረሰኙን screenshot አድርገው በቴሌግራም ይላኩልን። በቴሌግራም ይላኩ።
Okay በቴሌግራም text ኡን አዎ ይላኩልን።
እሺ text ኡን screenshot አድርጌ ልላክላችሁ።
አዎ አዎ
እሺ እሺ